hello
hello አቤት
ሰላም ሰላም እግዚአብሔር ይመስገን የት ነበረ ቦታችሁ ለምን አይነት መኪና
እ ምን አይነት መኪና ፈልገህ ነው
እ compact ከሁለት ሺህ አስር በላይ
compact እ፣ መስቀል ፍላወር ናዝራዊ ቤት ፊት ለፊት አላችሁ አዎ ሁለት ሺህ አስር
ከሁለት ሺህ አስር በላይ በላይ ከሆነ የለንም
ሁለት ሺህ አስር ነው ያለው አዎ
እንትንስ plate
Platz የለንም የለም አዎ Platz የለንም
እሺ thank መስቀል ፍላወር ምኑ ጋር ናዝራ ሆቴል ዝቅ ብለህ በአፍሮ ሊንክ መኪና መሸጫ ወደ ውስጥ
ናዝራ ሆቴል ወደ ውስጥ በናዝራ አዎ በራሱ
አይ ነው ከናዝራ ሆቴል ዝቅ ብለህ አፍሮ ሊንክ መኪና መሸጫ አለ በሱ ቅያስ በኩል ስትሄድ አሴ- አሴሊንግ አፍሮ ሊንክ መኪና መሸጫ አሶሊንግ አፍሮ ሊንክ አፍሮሊንክ አዎ
okay እሺ አመሰግናለሁ እሺ